ጤና ይስጥልኝ ከአርፍቴ ነው የምደውልልዎት። አሁን ደውለው ነበር።
ተቋርጦ ነው ቂቀ ተቋርጦ ነው።
እሺ ሙሉ ስሞትን ይንገሩ ደንበኛቸው።
ቶሌራ ማሞ
እሺ ቴሌብር በዚህ ቁጥር ነው የሚጠቀሙት?
አይ በዚህ አይደለም።
እሺ ይንገሩኝ።
አስራ ሰባት አስራ ሰባት ሰባ ሁለት እሺ ሰማንያ ሰባት እሺ ስልሳ አንድ
እሺ ደንበኛችን መዝግቤልዎታለሁ። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን screenshot አንስቶ ይልኩልናል።
እሺ
ቁጥር ላስይዙት ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት
እ?
አስራ ሶስት እ፣ ዜሮ አንድ ሀምሳ አምስት
እሺ
ከስር ስልኮትና ስሞትን ያስቀምጡልን ለሚመለከተው አካል እናስተላልፍሎታለን።
እሺ እሺ ስለደወሉ እናመሰግናለን። ሌላ የምረዶት ነገር አለ?
የለም።
እሺ አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ንጹዋ ላይ ያስቀምጡልኝ። መልካም ምሽት ይሁንልዎት።